ያን በርገር ነው አይደለ? ያን በርገር ነው አይደለ?
አዎ እሺ ከቢዩ ነበር የምንደውለው ቢዩ delivery እሺ በ order ነበር 6701 እና 6710 order ነበረ እናንተ ጋር።
አዎ እሺ ምን ያህል ደቂቃ ይቆያል ከዚህ በኋላ?
ሰላሳ አይደለ የሰጠሁት ሰላሳ ሰላሳ ደቂቃ ሰላሳ ደቂቃ የነበር አይደለ የሰጠሁት ስቀበል እንደዛ ነው ያልኳቸው።
እሺ ስለዚህ almost አሁን ደርሷል፣ እየደረሰ ነው። በቃ በሰዓቱ ይደርሳል።
በቃ እሺ እናት
እሺ